ሄሎ ሄሎ ቢኒ፣ አቤት።
ከችፕችፕ ነበር የደወልኩት።
ውይ ኮድ አልደረኝም ብለው ነበር። የቲማቲም አይደለ?
አዎ የቲማቲሙ ማለት አልደረሰም። እዛ ልጁ ጋር አብረን ነበር።
ኦኬ። እና አሁን ቲማቲሞቱን ተረከቡ ወይንስ?
አይ ተዘትረክ ያሉስ ነው ስጃለሁኝ። ለእሱ ግን ኮንፊ እንዲያደርግ ለመስጠት ያው ዩ የሚለውን ስነካው ዝሎ ወደ ዴሊቨሪ ኦፕሽን ምናምን ነው የሚሄደው። ይህ እንደ በፊቱ ስለዚህ- ኮዷን እንትን ዲስፕሌይ ላይ አያደርግም።
ስለዚህ ኮድ ልንገሩት። እኔ ይቻላል አስራ ሁለት አስራ ሁለት አስራ ሁለት አስራ ሁለት ልንገረዋ ለሱ አደለ አዎ አዎ፣ ያሳውቁት አስራ ሁለት ልንገሩት።
እሺ እኔ እሺ ታንኪ ኦኬ መልካም ዩ